ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወዳው
ደውዬልሽ ነበረ እስካሁን አላስገባችሁኝም። አንድ ሰዓት አለፈ።
አዎ የ system ችግር ስለነበር ነው። ሰሞኑን አስተላልፈን ነው። big time የሚለው ነው አይደል?
እ big time የሚለው ነው የ big time አ አ አስተላልፈን ለታል። መልስ ስናገኝ እናሳውቆታለን።
ግን አልገባም። አሁን check እያደረኩት ነበረ።
ወደ IT department ነው የምናስተላልፈው እኛ። እነሱ ስለዚህ- አይተው fix ሲያደርጉት እናሳውቆታለን።
ዛሬ ያልቃል።
ያው ሰሞኑን technical የሆነ ችግር አጋጥሞ ስለነበረ አረ ሰሞኑን አይደለም እናንተ ሁሌ እንደዚህ ናችሁ። እኔ በጣም ነው ልቀይር ነው በቃ በዚህ አይነት ሁሌ ተላልፎለታል።
እናንተ ጋር መደወል አለብኝ እንዴ? ተው እንጂ ተው ተው።
ሰሞኑን system እየሰራ ሻፍተኝ ልኝ አልነበረም። ለዛ ነው ሰሞኑን አይደለም ተው አንሾ ተውት። ለማንኛውም ሻፍተኝ ልኝ በእናትሽ ከስምንት ሰዓት በፊት ቢሆን አሪፍ ነው።
እሺ